ጤና ይስጥልኝ ቻኮል።
እንትን ከቨርቹዋል ወደ ቴሌ ብር አሁን ብር ልኬ ነበረ።
ከምን ቨርቹዋል ምን ድርጅት የሚባል ሁለት ሀምሳ ነው።
ቤቱ ፋይፍ ዋን እ?
ቤቱ ፋይፍ ዋን ነው።
አይደለም አቫተር ሁለት ሀምሳ ነው።
እሺ እ፣ በምን ባንክ ነበረ?
ወደ ቴሌ ብር ነው የላኩትኝ። ከ እሺ፣ የ- የቴሌብር ስልክ ቁጥሮትን ይንገሩኝ።
የቴሌ ብር ቁጥሬ ስልሳ ስድስት ስልሳ ስድስት ስልሳ ዘጠኝ ስልሳ ዘጠኝ
ሰባ ሶስት ሰላሳ አምስት ሰባ ሶስት ሰላሳ አምስት ሰላሳ አምስት ነው።
አዎ ሰላሳ አምስት
ዛሬ ነው።
አዎ አሁን አሁን አሁን አይ እኛ ጋር አልመጣም። አብያተር ጋር ደውሎ ይጠይቋቸው። እሺ አ- እንዴት ነው በ- በምድር ቁጥሯቸው የማገኘው?
እ፣ ልስጥዎት ዜሮ ዘጠኝ ሰባ ዘጠኝ
ዜሮ ዘጠኝ ሰባ ዘጠኝ ዘጠና ዘጠኝ
ዘጠና ዘጠኝ
አርባ ሁለት
ሰባ ዘጠኝ ዘጠኝ ዘጠኝ አርባ ሁለት ሰማንያ ስድስት ሰማንያ ስድስት የአሁን የተ- እንትን የሁለት ሀምሳ አንድ ነው።
አዎ የአቪያተር ስልካቸው ነው። ካልሰራ እዛው website ኣቸው ላይ ገብተው ያዋሯቸው። እሺ እዛው ላይ message website- message ስላለ እዛው ላይ website ኣቸው ላይ ገብተው ማውራት ይችላሉ።
ምናቸው ላይ ገብተህ ካልሰራ ይሄ ስልክ ካልሰራ እዛው website ኣቸው ላይ የ customer support ኣቸው team ስላለ እዛው text ላይ live ማውራት ይችላሉ።
እሺ።
እሺ